ጤና ይስጥልኝ ቢጫ ኢትዮጵያ በጋሽ ኔባ
እባክሽን አንድ ቤት ልትመዘግቢልኝ ነበረ?
እሺ ቢጃ አይዲውን ይነግሩኛል?
ቢጃይ ኮድ ይሰማል አዎ
ይሰማል ሁለት አስራ አራት
ሁለት አስራ አራት ሰላሳ ዘጠኝ
ሰላሳ ዘጠኝ
ዘጠኝ ሰላሳ ዘጠኝ
ሁለት አስራ አራት
ዜሮ ዘጠኝ ሁለት አስራ አራት ሰላሳ ዘጠኝ ዘጠኝ ሰላሳ ይቅርታ ይደግሙልኛል እባክዎት። ከመጀመሪያ ይደግሙልኛል?